አሎ hello አቤት አ- አቶ ሚኪያስ አገኘኸው ዶክተሩን አዎ ደውዬልታለሁኝ በቃ
አግኝተሃል የፈለግከውን መረጃ አዎ እሺ ስለዚህ እ፣ እ፣ በደንብ አነጋግረኸዋል በቂ መረጃ አግኝተሃል ማለት ነው አዎ እና ባለው እንትን ብዬ እደውላችኋለሁ በጣም ጥሩ በጣም አመሰግናለሁ
እ?
አመሰግናለሁ እሺ እሺ እሺ